ሄሎ ጤና ይስጥልን ችብችብ።
እግዚአብሔር ይመስገን። ያልደረሰኝ ቀበር ናት።
መች ነበር ወደ ያደረጉት?
ግማሹ መጥቶልኝ ትናንት፣ ግማሹ መጣ ዛሬ ይመል ብሎኝ ነበረ። ከአሁን ጠብቄ ነው ደወልኩልሽ። አልመጣም።
ምን ነበር አይተሙ?
እንትን የቀረ አብዶና ሽንኩርት፣
አቮካዶና ሽንኩርት።
አዎ
እሺ፣ አንዴ መስመር ላይ ጠብቁኝ። ማታ ደውለን ሎት ነበር አደል ከቢሮ?
አዎ ጠብቂ፣ ነገ ጠዋት ምናምን ተብሎ ነበረ። ጠብቂ ነበረ። እንደውም እዛ ቤት ነኝ፣ ነገ ደግሞ የለው እዛ ነው። ዛሬ ይመጣል።
ጃሙ ሁለት ነው አደለ? እሺ፣ አንዴ ጠብቁኝ። እሺ፣ ደውሎት ላይ ምናምን አለው። እሺ